ጤና ይስጥልኝ ቤተሰቦች።
Hello ጤና ይስጥልኝ።
ሄሎ ሄሎ ሄሎ፣ አቤት ጤና ይስጥልኝ።
አብሮ ይስጥልኝ።
የቆረጥኩትን ትኬት ውጤት አታሳይም እንደ ጨዋታው ማለት ሌሎች ጨዋታዎች ሳያልቁ ያለቁትን ጨዋታ ውጤት አታሳይም?
Okay ትኬት check ላድርግልህ።
አዎ ትኬት ማለት ቆርጬ ትኬቱን ጨዋታውን ያለቁ ጨዋታዎችን ውጤት እያሳየኛል ማለት
አላረመልህም።
አዎ ኦኬ ችግር የለውም። ካሸር ኮዱን ንገረኝ፣ አሁን ቼክ ላድርግልህ።
ካሸር ኮድ ማለት ካሸር ኮዱ ማለት ልክ ይሄ ጨዋታዎቹ ቤት ያረካቸው አሉ አይደለ?
አ ከእነሱ በታች ያለው ይሄ ዊን ዊኒንግ አማውንት ምናምን የሚለው አለ አይደለ?
ኦኬ ዊኒንግ አማውንት መጨረሻ ላይ ያለው ማለት ከሱም ነው።
ጨርሻ ላይ ከታች ካሸር ኮድ የምትላለች እስቲ ያት
ቆይ እስኪ ትኬቱን አንዴ።
ስትካስተው ማለት ነው።
ኦኬ ትኬቱን ስከፍተው ማለት ነው። ቆይ አዎ አንዴ አዎ ትጠብቂኛለሽ ወይስ አዎ፣ እጠብቃለሁ። ችግር የለውም።
cashier bet okay cashier cashier code ነው ያልሽኛ አዎ አስራ ሁለት እሺ፣ አንዴ ጠብቀኝ። አስራ ሁለት አስራ ዘጠኝ እሺ ሰባ
እሺ አስራ አንድ ማለት ኦንላይን የቆረጥኩትና አስራ እያሳየኝ ሁለት አስራ ዘጠኝ ሰባ አስራ አንድ
አስራ ሁለት አስራ ዘጠኝ ሰባ አስራ አንድ
አዎ ግን ገና ያልተካሄዱ ጨዋታዎች አሉ።
አልተካሄዱ አይደለ? በሀያ ብር ነው አይደል ቤት ያረካው? አዎ እኮ ገና ያልተካሄዱ አሁን እስካሁን የተ- የተካሄዱትን አርሞልሃል። check አድርገው። አሁን አንድ አሁን አንድ void የሆነ match አለ።
okay ሌሎቹ አ- አራቱን አርሞልሃል።
እሺ በቃ check አድርገው። አሁን እሺ አመሰግናለሁ እሺ እሺ